እኔ አስብም ቤት ረዴት ነኝ የምንረዳው ሶስት ሄሎ ሄሎ አቤት
እንትን ፔስት ቤሱን
እሺ ፓስወርድ ረሳና አሁን ፓስወርድ ከፈትኩና
እሺ ብር እዛ ላይ የነበረው የለም። አሁን
እ ዲፖዚት አድርገህ ነው እ? አዎ
እሺ እንትን deposit ስታደርግ የደረሰህ text አለ አይደለ እ? password ኡ አዎ አዎ አለ።
አይደለም forget password ብለህ ነው እ፣ እንትን ያልገባልህ አዎ
ብዙ ጊዜ ነው የሞከርከው
አዎ
እሺ ትንሽ አንድ ሰዓት ሁለት ሰዓት ጠብቅና አንዴ ብቻ ሞክረው እምቢ ካለ browser ቀይረ ሞክረው እሺ
ብሩ
አን- ትንሽ ቆይና አንድ ሰዓት ምናምን በኋላ አንድ ጊዜ ብቻ forget password በለው ደጋግመህ ከሞከርከው አይመጣልህም
እ፣ ብሩ አዎ እ፣ ብሩ አይደለም login አላረጋልኝ forget password ብዬው text አይልክልኝም ነው አይደለ እያልከኝ ያለኸው አይደለም
እሺ forget password ኡ ገባልኛ። ከዛ
አሁን የደወልክበት ነው የ Best Bet ቁጥርህ አሁን የደወልክበት ነው የ Best Bet ቁጥርህ አዎ
hello ያው ያው አዎ እንደዛ ነው። ሄሎ
ሄሎ ያው
አሁን የደወልክበት ነው ወይ የ Best Bet ቁጥርህ አዎ የ Best Bet ቁጥሩን ሌላ ነው።
እሺ ንገረኝ አስራ አምስት
አስራ አምስት ስልሳ ዘጠኝ
ስልሳ ዘጠኝ ሰማንያ ሶስት ሰማንያ ሶስት አስራ አምስት hello ያው ይኸውልህ አንተ እ፣ አዲስ account ነው አሁን የከፈትከው አይደለ አዎ አስራ አምስት በሚለው ግን ዜሮ ዘጠኝ አስራ አምስት በሚለው ነው ብር ያለው ብር አለኝ አላልከኝም ዜሮ ዘጠኝ ሁለት account ነው ያለ ዜሮ ዘጠኝ ብሎ የሚጀምር እና ዘጠኝ ብሎ የሚጀምር account ነው ያለ
አዎ ብሩ ያለው ደግሞ ዜሮ ዘጠኝ የሚለው ውስጥ ነው ዜሮ ዘጠኝ የሚለውን forget password ብትለው pa- user ኡ ልክ ስላልሆነ mess- message ሊገባልህ አይችልም